ጤና ይስጥልኝ ሚኒ ስፖርት ነው። እባክዎ ምን ልርዳዎት?
ሰላም ነው እናት?
እግዚአብሔር ይመስገን።
አለን እኮ እንትን ስፖርት ፈልገን ነበር
ምን
እ ምን ኤጀንት ለመውሰድ ማለት ነው።
ኤጀንት ለመሆን ፈልገው ነው?
አ አ እሺ ስልክ የያዙ እንገሮት።
ኦኬ እሺ ከአንዴ እሺ ንገሪ።
አንዴ መስመር ላይ ጠብቁ። አንዴ መስመር ላይ ጠብቁ። እሺ ደንበኛችን ስልኩን ላውጣሎት።
እሺ
እሺ ያዙ እሺ 09 21 እሺ 78
ሰባ ስምንት
49 አርባ ዘጠኝ
22 በዚህ ደውሉለት።
እሺ እሺ አመሰግናለሁ እናት።
እሺ መልካም ቀን።
ግን ምን የሚያስፈልገው ነበር?
ምን አሉኝ?
መስፈርቱ ምን ምንድን ነው?
እሱን ደውለው ይጠይቁት ደንበኛችን።
አመሰግናለሽ።
እሺ መልካም ቀን።